Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውለው ታቤኔዘ አውቄያለሁ።
Okay ስለ app ኣችን complain ካለው ስለ service ኣችን እና የተለያዩ ነገሮች ያስቸገሩት ነገር ካለ እንዳሳውቁም ነበር የደወልኩሎት።
አሁን ደውለሽልኝ ነበር በአቤን
Okay ነው። እሺ sorry፣ የጓደኛዬ ስለሆነ ነው ያኛው።
በቃ ችግር የለም። እሺ መልካም ቀን።